Hello
አቤት ደህና ደህና አደራችሁ?
እግዚአብሔር ይመስገን።
ተድላ አምቡላንስ?
አዎ ተድላ አምቡላንስ።
እሺ አምቡላንስ ፈልጌ ነበረ። ባለፈው patient አልተውልኝ ነበር። ለነገሩ በዊልቸር ስለምትሄድ ነው እንጂ ይሄ እንትን አይደለም።
Okay እሺ።
Airport ከየት ወዴት ነው የፈለጉት? አሁን ከብሔረ- አሁን ከብሔረ ጽጌ እንትኑን እልክልሻለሁ እም፣ ከብሔረ ጽጌ ወዴት?
እ፣ ወደ ራስ ሆቴል ራስ ሆቴል።
እም፣ እሺ ስማቸው ማን ነው?
በእኔ ስም ላስመዝግብ ትችያለሽ።
ኤልሳቤት ዮሐንስ።
ኤልሳቤት ዮሐንስ አዎ፣ ዮሐንስ ሳምራዊት ነበረች መጀመሪያ የምትሄድ አዎ፣ የነበረው?
አዎ፣ አዎ፣ እሺ ዮሐንስ አዎ፣ ዮሐንስ ዮሐንስ። እሺ በቃ አዎ።
ዋጋ እና፣ እ፣ ሰርቼ እንትናንም ደውዬላታለሁ፣ ቲጂንም ደውዬላታለሁ።
እሺ ዋጋ ሰርቼ እደውላለሁ።
አዎ፣ አሪፍ rate ስጡኝ። እሺ ካለ- ካለፈውም በተሻለ እሺ እሺ የ corporate agreement ም ከእናንተ ጋር ልንገባ ነው በኤልገል ሆቴል።
Okay እሺ እሺ እሺ።
አመሰግናለሁ። እሺ የተመስገንም ንገሪው።
እሺ እሺ ጥሩ ልጆች ነበሩ ባለፈው የላካችሁልን እነየው በጣም አሪፎች ናቸው።
አሪፍ እሺ አሪፍ ሰው ነው አሁን የምንልከው ችግር የለም።
አይ ነው። እሺ እሺ እሺ